ጤና ይስጥልኝ አርቲስቴ ረዲት ነኝ በኩል የምመርጠው
አርቢት ቤት ዲፖዚት አድርጌ
እሺ
ብሩ አሪፍ ላይ አልወጣልኝም።
እሺ ደንበኛችን ስሙትን ይንገሩኝ።
አብደታ አደም ኡመር።
ማን አሉኝ?
አብደታ አደም ኡመር።
እሺ በዚህ ቁጥር ነው የሚጠቀሙት?
አሪፉን
ቴሌብር ኧረ በ- ቴ- ቴሌብር አይደለም እኮ
እሺ ሲቢ ነው የሚጠቀሙት።
በሲ ብር። አዎ
እሺ በዚህ አመልክቶ ያለ- ነበር ከዚህ በፊት
አመልክቼ ነበር። በቴሌግራም አለ- አልሽኝ አይደለ?
እሺ ልከውልናል።
ላኩት ላ- ላኩት እስካሁን አላያችሁማ።
እሺ የቴሌግራም ስሙትን ይንገሩኝ።
አብደታ አደም ኡመር ጃ።
እሺ አግኝተነዋል። ደንበኛችን አመሰግናለን።
እሺ
እሺ መልካም ምሽት ይሁንልዎት።
እሺ